ብዙ ጊዜ ጤና ይስጥልኝ።
አብሮ ይስጥልን።
ንጹህ ዲዛይን
ኋላ
ንጹህ ዲዛይን ነው ደንበኛችን።
ንጹህ art ነው።
እሺ ከአሪፍ ፔይ ነበር የምደውለው ደንበኛችን ኬት
ከአሪፍ
እ?
አሪፍ ፔይ POS machine ነበር ደንበኛችን።
እሺ
እሺ POS ማሽናችንን ከዚህ በፊት እ፣ ልንወስደው ነው ስንል እ፣ ያው እድሳት ላይ እንደነበራችሁ እና ትንሽ ጊዜ እንድንሰጣችሁ ነግረውን ነበረ። አሁንም ግን POS ማሽኑ ላይ transaction እያየን ስላልሆነ POS ማሽኑን ልንወስደው ነው ደንበኛችን።
እሺ ውሰዱት።
እሺ ደንበኛ